hello፣
አቤት ጤና ይስጥልኝ። እንድታዘዝ
አብሮ ይስጥልን።
እ፣ ቴሌዊን ምን ልርዳ?
እ፣ ለቴሌዊን ለጥያቄ ለመጠየቅ ነበር የደወልኩት።
እሺ፣ ትኬት ማለት የቴሌዊን የእድል ጨዋታ ታ ማለት ነው።
እ፣ እስኪ አልሰማኝም።
እ፣ ቴሌዊን ማለት የ- የእድል ጨዋታ መጫወቻ ማለት ነው።
አሀ፣
እ፣ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ መጀመሪያ።
እሺ፣
ከዛ ሶስት ቁጥር ላይ ለመጫወት የሚለውን ይመርጣሉ።
አሀ፣ ለመመዝገብ ነው አይደል?
ለ- ለመመዝገብ ለመጫወት የሚለው ሶስት ቁጥር ላይ ይነኩና ለመመዝገብ አንድ ቁጥር
እሺ፣ መመዝገብ ተመዝግቤያለሁ። ለመጫወቱ ሶስት ነ- እኮ ለመጫወት